Yes.
Hello Hello ጤና ይስጥልኝ።
አበስትልኝ ከችፕችፕ ነበር የምደውልዎት።
ወይማ Order አድርገው ያልመጣ አይተም ነበሩት።
አዎ እንቁላል እና ደግሞ ነጭ ሽንኩርቱ እንዲመለስልን እንትኑ ደቃቃ ስለሆነ Okay ለ driver መልሰዋል?
እ እ ለ driver መልሰዋል?
አዎ ነጭ ሽንኩርቱ እሺ።
እንትኑ አልደረሰም ነበር እንቁላሉ።
እንቁላሉ አልመጣም።
አዎ፣ ነጭ ሽንኩርት ግን መጥቶ ተ- ተመልሷል፣ አልወሰድንም።
እሺ ሶስት ኪሎ ነው አይደለ?
አዎ አንዳንድ ስለዚህ ነገ እንላክሎት መረከብ ይችላሉ።
ነጭ ሽንኩርቱ ሌላ ነው። እኛማ ይቅር ብለን ነበር፣ ብሩ ይመለስልን ብለን ነበር።
ስለዚህ እ፣ እሱ refund ይደረግ እንቁላሉ ብቻ እንላክሎት።
እ? አዎ እንትኑ እንቁላሉ ብቻ
በቃ እሺ የት እንላክሎት? የት ነው location ኑ?
ቲፒኦ ተሌ ፈርችር ቸርቸር አ እሺ ነገ እንልክሎታለን። መልካም ምሽት።
እሺ ለሁላችንም አመሰግናለሁ።
እሺ እናመሰግናለን።